Hello?
Hello?
አቤት ቤት ቤት አዎ ቤት ቤት እሺ በቻፓ አሁን መቶ ቅድም አስር ሰዓት ላይ መቶ ብር ልኬ ነበረ እና አልገባልኝም።
እሺ ስልክህን ንገረኝ። ዜሮ ዜሮ አስራ አምስት የትኛውን ነው የት- የምጫወትበትን የምጫወትበትን ነው?
አዎ አሁን- የቤት አ- okay ስልሳ አራት ዜሮ ሁለት
እሺ ስልሳ አራት ዜሮ ሁለት ዜሮ እ ዜሮ ሁለት ዘ- ሰማንያ ሁለት ዘጠና
deposit ነው አባት
እ deposit ነው ምን አልከኝ?
deposit ነው withdrawal
ምን አልሽኝ? message ውስጥ ነው
ዲፖዚት ነው ዊዝድራል ነው ዲፖዚት ዲፖዚት
መቶ ብር ነው አይደለ?
አ እንዳለ failed ነው። እሺ እ failed ነው failed ነው።
failed ነው አዎ እና የ- እና ቆርጦብኛል እኮ እኔ ላይ ምን አልከኝ ወንድሜ?
እኔ ጋር እኮ ቆርጧል እ ቆይ ያየሁት ነው አንተ
እንዴ
እሺ deposit ያረክበት message አለ አይደለ? የተላከልህ message አለ አይደል?
አ በቃ እሱ message ቴሌግራም ላይ አሁን ላክልኝ።
በምን በቴሌግራም በቴሌግራም እሺ አሁን እኮ እያወራሁ ነበረ ካርድ ጨርሶብኝ ነው ሞልቼ እንትን ያልኩት እዛ ላይ ላክልኝ።
እሺ